hello,
hello, hello, hello
አይሰማም
ይሰማል?
ወይ ኧረ የሆነ order እስቲ አስወጪልኝ በማለት እኔ እዛ ቦሌ መ- ቦሌ ነው ያለሁት የገርጂ order ገብቶብኝ ነው።
እም፣ ስንት እ?
ነው order ነበሩ?
ዘጠና አርባ እ
ሌላ ኦርደር አለ?
ሌላ ኦርደር አልያዝኩኝም። አሁን አሁን የገባው መለሰሽ ብለቂው ይይዙታል ድራይቨር ሌላ መያዝማ ይዙታል። ግን የቦሌዎቹ ናችሁ የያዛችሁት ያላችሁት።
እኮ አ፣ እንትን ሳ- ሳላቅ ገብቶብኝ ነው። ይቅርታ
ጠብቀኝ እዚህ ተመስገን ነህ።
አዎ
እሺ ወጥቷል።
እሺ አመሰግናለሁ።
እሺ